የነቢዩ መሐመድ ሰላም በእሳቸው ላይ ውረድና ትእዛዞቻቸውን በመተግበር ሥራቸውን በመከተል መልካምነትን፣ በጎነትን ከልብ በመላበስ መስጠትና ማጋራትን በማስቀደም ለምናከብረው ለመውሊድ በዓል እንኳን በሰላም አደረሰው። ታሜጋስ እጅግ ዘመናዊ ፈርኒቸሮች፣ የሴትና የወንድ አልባሳትና ጫማዎች፣ የፊኒሺንግ ዕቃዎችን ጨምሮ የኮንስትራክሽን ዕቃዎችንም በስፋት በማስመጣት እናንተን ውድ ደንበኞቻችንን ለማስደሰት ሁሌም በትጋት እንሰራለን። ታሜጋስ በዓሉን በመተሳሰብ በአንድነት በፍቅርና በደስታ እንድታሳልፉ ከልብ እንመኛለን። ታሜጋስ ራዕያችን ገና ሰፊ ነው። ታሜጋስ መልካም የመውሊድ በዓል። ታሜጋስ ታሜጋስ